ሰላም ጤና ይስጥልኝ። ቺፕሺፕ እባክዎ ምን ልርዳዎ?
ሌላ ሌላ ቤት ይሰማል።
ሰላም ነው ሰላም አለን።
አለ የሆነ order ነበረ ትናንትና እሺ refund ይደረግላቸዋል ተብለን ነበር። እም?
refund ይደረጋል ተብለው ነበር።
አዎ በስህተት delivery with delivery የሚለውን መርጬ እሺ
ከዛ ሪፖርት አደረግኩኝ እና refund ይደረጋል ተብሎ ነበር።
group ኡ fail አድርጎ ነው።
group fail አድርጎ አይደለም። እቃው OK ዳግማዊት ዳግማዊት አዎ፣ አዎ free delivery መቶ ሀምሳ ብር አዎ ልክ ነው። ተው ዳግማዊት ኩላኔና ሙሉ አዎ አዎ OK ይላካል። አዎ እዚህ ጋር እያየሁት ነበረ። መቶ ሀምሳ አሀ፣ ብር አሉት።
ይቆያል።
re- refund list ውስጥ እያየሁት ነበረ እና check ተደርጎ ይላክሎታል። አሁንም አሳውቅሎታለሁ። ይቅርታ ትንሽ ይጠብቁ OK እሺ ይጠብቁ። እሺ ይልካል።
እሺ እሺ መልካም እሺ